ወይ
ወይ
አርባ ስድስት ዜሮ ዘጠኝ አርባ ስድስት ዜሮ ዘጠኝ ምን ሆነብህ?
ኧረ ቺን አድርጊው ርችን የሚለው የሞት አደኛም ከሆነ ሄደዋል። እሺ ዝም ብለሽ በሸ- በሸፊን አድርጊው ያ ባይሆን ታወጪዋለሽ፣ ባይሆንም ያው ሄደዋል።
አይሆንም፣ አይሆንም።
በተኛው ናቸዋል። አዎ
እኔ አንድ ቀንማ እንዳጠራቅሜ ይመጣሉ።
እሺ፣ ኦርደር በሪ ኧረ ቺን አድርጊው ርቼ ነው የሚለው አተማን ነው ጎሞን የሰፈው እዚህ ጋር ኧረ በኢየሱስ ስም